ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
ቴሌ ብር መቶ ብር deposit አድርጊ account ኤ ላይ አልነበር አሁን ላይ
ከ withdraw ለማድረግ ነው ወይስ deposit ለማድረግ?
deposit አድርጌ ነበር
በአንበሳ
አርጌው አላነበበልኝም። receipt ሰጠኛል።
እሺ receipt ኡን በቴሌግራም ይላኩልን።
ልኬዋለሁ።
ልከዋል ቴሌግራም ላይ። እሺ ቴሌግራም ላይ መልስ እናሳውቆታለን። በትዕግስት ይጠብቀው።
እሺ እሺ